ಹಲೋ ಒಂದಿಷ್ಟು ಪ್ಲೇಸ್ ಅವ ಅಂತೀನಿ ಇದರವರೆಗೆ ಕದಾಮಿ ಎಲ್ಲ ಏನು ಕೋಚ್ ನಾವು ನಾಲ್ಮಲ್ಲ ಸರ್
मैं नाल कहीं आप ಇದರ
ስንት ብር ነው?
ಸಿಮನ್
እሺ አሎ።
ትንሽ ጠብቀንና አንድ ይገባላል። እሺ አባ ትንሽ ታገዘን።
አይደለም እ፣ እስከ ቅዳሜ እሑድ ላይ እንትን ሲስተም ላይ ነው ይገባል ምናምን ያለች ናቸው።
በቻፓ ነው በሳንቲም?
አይ ስምንት መቶ ነው በሳንቲም ውስድራ ወረገ እስካሁን እሺ አልመለሳቸው የ- ምንድን ነው የሳንቲሞችን ስልክ ልስጥ። ከኛ ወጥቷል። እሺ አባ
አይደለም እ፣ እነ- እነሱ አይነት መጥራቅ ብልም ነው የሰጣቸው እኮ ለነ- እነሱ የማያነሱት ደግሞ እኮ እኛ እየላክንላቸው ስለሆነ ነው እሺ እናንተ ደግሞ ንገርልን ደውል እኮ ይኸው። እሺ እነግርልሃለሁ። አሁን ንገረኝ Best Bet ቁጥርህን እስቲ ስልኬ ሰባት ዜሮ አራት እ እ seven zero four hello ቆይ እየሰማሁህ ነው አባ። ቆይ አንዴ ሰባት ዜሮ አራት ስንት ጊዜ ተመዝገባች ይኸውልህ አባቴ ምን እንደሆነ ታውቃለህ? ይኸውልህ እነሱ system ኣቸው fail አድርገዋል እና ግዴታ ትንሽ መጠበቅ ስላለብን ነው። እሺ እሺ አስታውስና እሺ ንገርብና ላስታውሳቸው። እሺ ንገረኝ። ሰባት ዜሮ ሰባት ሰባት ዜሮ አራት እሺ
ሰላሳ ስድስት ሰላሳ ስድስት ሀምሳ ሀምሳ ሰማንያ ሰባት ሰማንያ ሰባት እሺ ወይ ልተው በእናትህ እነሱ አይ አይደለም ልጠቀም አባቴ መተው ሳይሆን እስተዋለ ወላሂ አሳውቅልሃለሁ።
አሁን ብላ አልደውልም እኮ እንደዚህ ከሆነ በሶስት ቀን ነው ሶስተኛ ቀን ነው ዛሬ እሺ እሺ ይቅርታ በጣም እንደዚህ አይባልም እኮ እሺ ይቅርታ አድርግልን።
እሺ አሁን ልመለሰው ወይ ተው በእናትህ አይ አይደለም ይኸውልህ ደግሜ ላሳውቃቸው ለእነሱ ንገረዋ በእናትህ አሁን እሺ፣ ካለባ ያው ልነግራቸው ምጋቸቻለሁ እኮ ወላሂ ነው።
እኛ የህግ ምንትን እናውቃለን እኮ ልነግራቸው ነው እኮ
ጠብቅ ጠብቅ በሶስት ቀን ልጠብቅ ነው እኮ ተው አይ፣ በል ከኛ እኮ አይደለም ችግሩ።
በቃ አሁን ንገሩና አሁን ልመለሰው እሺ እሺ
እሺ